አቤት ሰላም ነው እናቴ።
እግዚአብሔር ይመስገን።
እስኪ አበሻ እዚህ ላይ አካውንቴ ላይ አምሳ ብር እና እየተሰጠ ተሰጠኝና ግን ሊያጫውተኝ አልቻለም። ምን እንደሆነ ምክንያቱ ልታስረጅ ትችያለሽ?
እሺ አንድ ነጥብ ሰባት እና ከዛ በላይ ኦድ አስር ጨዋታ እና ጠቅላላ ኦዱ ደግሞ ከሀያ በላይ መሆን መቻል አለበት። በአምሳ ብር መጫወት ይችላሉ፣ መመደብ ይችላሉ።
እኮ አረኩኝ እኮ ሙሉ ኦዱን ከማለት ከአንድ ሰባ በላይ ኦድ አድርጌ ሞከርኩኝ፣ ግን ስሙ ቢሆን አላወጣልኝ አለ።
ምንድን ነው የሚሉት?
በቃ ይልቅ አትሌት ምናምን ብሎ ይመጣልኛል፣ ግን ከአንድ ሰባ በላይ አድርጌ አስር ጨዋታ አድርጌ ሞከርኩኝ፣ አልሰራልኝ አለ።
እሺ ላኩልን። እሺ የሚሉትን screenshot አድርገው በቴሌግራም እ እ እ እ በቴሌግራም የሚሉትን screenshot አድርገው ይላኩልን።
እሺ፣ እሺ።